አስገባ ነግሬያታለሁ።
ሄሎ
ሄሎ እማ አቤት
ዳቦ ትሽላት ለልጅ
እም፣ እስኪ ስልኩን አያነሳም። መልሼ እሞክርለታለሁ። ደውዬ ነበር ያላነሳልኝ አለ።
ግን እኮ እታችም እንዳያወጣም እማዬ።
ያወጣል። ሰመሪ የትኛውን ቦስ አለው ያወጣል።
ሰመሪማ ያወጣል። ሰመሪ ልንገርሽ እኮ support ላድርግ summary የምትይኝ አንቺ በልክ ማሽኗ እንደ Z- የምትወጣ እንደ Z report በማሽን የሚወጣ ነው አይደለም?
አዎ።
እኔ ደግሞ እኔ ደግሞ ምልሽ እንደ bank statement አለ የሰው TIN ነበር ቫት ለብቻ sales ለብቻ ይወጣል አንድ ላይ summary።
እሺ። እኮ ደብተሩ ላይ ባሉ እ?
ስልኮች ሞክር። ደብተሩ ላይ እም።
ባሉ ስልኮች ሞክር።
ደግሜ ደግሜ እሞክርለታለሁ።
እሺ፣ በቃ ለልጁ ሞክሪለት ሀያ አንድ ቤቱ እኮ እሞክርለታለሁ። እሺ እና ደግሞ ደብተሩ ላይ ባሉ ስልኮች አልኩሽ ከሰማሽ እሺ እሺ።